ጤና ይስጥልኝ። ሁሉ ስፖርት በኮሚነር ባ
ምንድን ነው ክሮም ተግቶ ምንድን ነው የሚደረገው? የእናንተ ሁሉ ስፖርት
ሁሉ ስፖርት dot com ብለህ search አድርገው እኮ ክሮም ውስጥ ገባው አዎ አገኘሁት። እሺ ከዛ በኋላ ምን ሞላው ምንድን ነው?
ይመዝገቡ የሚል አለ አይደለ?
አዎ እዛ ላይ ይግቡና ስልክ ቁጥር እሺ፣ password
እሺ ይመዝግቡና ከዛ ይመዝገቡ የሚለውን ይመዝግቡት። confirm password አድርጉና አዎ ከዛ ይመዝገቡ ሲሉ የ login ስ- ምልክት ስ- ይመጣሉታል።
okay okay። እንደሱ ሲመጣ ነው አዎ የምናልፈው።
አዎ okay ስልክ ቁጥርና password። okay ሌላ አያስፈልገውም።
አይ ሌላ ምንም አያስፈልግም።
okay እሺ፣ እሱን ልወቅ ብዬ ነው። እኔ normal ስልክ የላችሁም ከሰማንያ ስድስት ውጪ?
አይ የለም።
ይሄ ደግሞ ሳንቲም ይበላል።
አዎ እንግዲህ ምን ይደረጋል።